ሄሎ ወዬ ሆነስትል ወዬ ሴት ሀይ ሀይ ብዬሻል ነበር እኮ ሀይ በ- ሀይ እንትን ብለኝ በቴሌግራም ሀይ በይ ብለሽ ነበር።
የቴሌግራም ስም ማን ነው?
እም እ ኤምዶ ኑሬ ነው ማሙ ኤምዲኤስ ኑሬ ኦኬ። እሺ እም።
እሺ እሺ። ምን ነበር ግን
ግን እኮ በእናትሽ በየሰዓቱ እኮ ምን ነበረ ነው የምትሉኝ እንጂ እኮ እንትን ድ- ከሲዲ ወደ እንትን ዲፖዚት አድርጌ ቴክስቱን ላከው። እሺ እዛ እኮ ቴክስቱን አላክምበትም አይደል? ስልሳ ብር ነው።
ልክ አለው ቆየ እኮ ሰ- አንድ ሳምንት ነው እኮ አ- አ- በ- በአዲስ በአዲስ ብሎም እኮ በየቀኑ ስደውል ትጠይቀኛላችሁ። ልክ እሺ።
አለው እኮ የትኛው እ?
ሀምሳ ብሩ ነው ስንሳ ብር ስንሳ ብር የላከው መሴጅ ግን ሀምሳ ብር ነው የሚለው ወይ ስልሳ ብሩን ላክልና ስንሳ ብር ነው የላኩልሽ እኮ አይደለም ሀምሳ ብር ነው የሚለው። ቼክ አድርገው ግባና ቴሌግራም ላይ
ቼክ አይደለም እሱን አይደለም ኢ- ኢላ- ኢላ ያለው እንትን የደረሰኝ ቁጥር ላይ ላይ ያለው የሆነ እኮ በእንትን ከላይ ወጥቼ ሳየው እሺ፣ የሀምሳ ቆይ ብር እኔ- እኔ- የሚለው እኔ አሳይሻለሁ። አይደለም ቆይ እኔ እሺ እኮ እልክልሻለሁ።
ልከው እንደ አዲስ እሺ ችግር የለም